ጤና ይስጥልን ደንበኛ አብሮ ይስጥልን።
ነበር።
አ ሌላ በርሜል ቀይረውታል ደንበኛችን።
እ
ሌላ በርሜል ቀይረው ሞክረዋል።
ሌላ በርሜል ቀይሬ ሞክሬ ያለው almost እኮ አሁን ቅሬታ አቅርቤ ምናምን እንትን ካለ ራሱ almost ከበዓል በፊት ነው ሶስት ሳምንት ሊሆን ነው እና ሌላ በርሜል ወዲያውኑ ቀይሬ ስሞክር ሌላ በርሜሉ ይሳ- normal ነው፣ አረፋ አለው እንደ ሌላ ጊዜ በርሜል ነው። ይሄኛው በርሜል ግን ሌላኛው
አ፣ ይሄኛው በርሜል ግን እንደውም ሌላኛው ስቀዳው ጤነኛ ነው።
ጤነኛ ነው። customer ጋር አቅርቤ ነው customer ጠርቶ እንትን ሲለኝ እ፣ እንትን አልኩ እና መጥቼ check ሳደርገው እ፣ draft ኡም ውሃ ውሃ ነው የሚለው አረፋ የሚባል ነገርም የለውም። እና እሺ እንደዛ እሺ፣ ደንበኛችን እሺ፣ እናመሰግናለን።
እሺ።